Hello Hello
ሰላም ብያለሁ።
ሰላም
ትናንትና deposit ለማድረግ ፈልጌ ነበረ።
እሺ
ገንዘቡ ከዛ ነው የቀረው። አልገባኝም። ም- ከ CBE ደግሞ ወጣች።
ከ CBE ላይ ነው deposit ያረከው?
አ ከ CBE ላይ ነው deposit ያረከው?
አዎ
እሺ ከ CBE የገባልን message አለ አይደለ?
አ ከ CBE ከ CBE ብር የገባልን message አለ አይደለ?
አዎ እሱን message ከቤስት በስልክ ቁጥር ጋር አድርገህ ቴሌግራም account ኣችን ላይ ላክልን። እሺ እስከ ትናንትና ላኩል። አሁን ደግሞ እንደገና ላክ ያለው deposit አልደረስልኝ።
እስኪ እስኪ ድጋሜ ላክልን check እናድርገው።
የን- የለሁለት account ም እንደዛው ነበር። በሌላ ቁጥር ደግሞ እንደዛው ነበር።
እሺ ላከውን ያልገቡልን በሙሉ check እናደርጋቸዋለን።
እሺ እሺ እሺ